ነው።
ሄሎ ሄሎ ሰላም ጤና ይስጥልኝ።
ሄሎ ሄሎ ሄሎ።
ይሰማ
ሄሎ ሄሎ
አይሰማም ነው
ሄሎ አይሰማም?
ይሰማል። ራሱ ነው አዎ ፍሬንች ሰው ነው እንትን የደወሉት ምን ልርዳዎት?
እና እንትን ቤት ጥያቄ አለም ያው ምን አሉኝ?
ጥያቄ አለ ቤት አላችሁ ቤት ያለቀ ቤት አክሲዮን ነው አሁን እየሸጥን ያለ ነው።
አንቺ ቤት የለም የተሰራ ቤት አዎ አዎ።
እሺ ይሄን ለማወቅ ነው።
አክሲዮኑን ግን ወደ ቤት መቀየር ይችላሉ።
አክሲዮኑ እስከ ስንት ነው እንትኑ የአንድ አክሲዮን ዋጋ ከአምስት መቶ ብር ጀምሮ አለ።
አምስት ወር መስራች ነው የሚሆነው ወይንስ እንትን ነው የአክሲዮን ድርሻ ነው?
የአክሲዮን ድርሻ እሺ እሺ። የት አካባቢ ነው ያሉት?
እ እ?
የት አካባቢ ነው ያሉት?
እኔ አሁን field ነው ያለሁት ከጅማ አካባቢ ግን አሁን አዲስ አበባ ነው እንትን ማወቅ ፈልጌ ነበር ይኸውልሽ እ በካሬ ምን ያህል እንደሆነ ለማወቅ ፈልጌ ነበር የቤት ሽያጭ ዋጋ አ- አሁን ላይ ለጊዜው ቆሟል የቤት ሽያጭ።
አቆሟል ሄሎ ሄሎ ሄሎ